ችላ ብለሽ ጣላ አርገሽ መውደዴን ስታስከፊ ርቀሽ ቅርብ ይለው ሆዴን አይወጣኝም ክፉ ትስብት ነው ትፎ ፍቅሬን ችላ ብለሽ ጣላ አርገሽ መውደዴን ስታስከፊ ርቀሽ ቅርብ ይለው ሆዴን አይወጣኝም ክፉ ትስብት ነው ትፎ አምናና ካቻምና ምን ብለሽ ነበር ቃልሽ እንደ ወረት ወድቆ ባይሰበር ቃልሽ እንደ ዘበት ወድቆ ባይሰበር ለቃል ኪዳን አጥረሽ ካታመሽ እንደኔ ለፍቅርም ጦራለው ለጽድቅም ኮነኔ ለፍቅርም ጦራለው ለጽድቅም ኮነኔ ፍቅሬን ችላ ብለሽ ጣላ አርገሽ መውደዴን ስታስከፊ ርቀሽ ቅርብ ይለው ሆዴን አይወጣኝም ክፉ ትስብት ነው ትፎ ክፉ ይውጣው እንጂ ሰው ያዝናል ሲከፋ ብዙ ቢችል አንጀት ሆድ ከአገር ቢሰፋ ብዙ ቢችል አንጀት ሆድ ከአገር ቢሰፋ የፍቅርን ገበታ ሰው አብሮ ሰንቆ ተሸሽጎ ላይችል ምን አስበላው ሰርቶ ተሸሽጎ ላይችል ምን አስበላው ሰርቶ ፍቅሬን ችላ ብለሽ ጣላ አርገሽ መውደዴን ስታስከፊ ርቀሽ ቅርብ ይለው ሆዴን አይወጣኝም ክፉ ትስብት ነው ትፎ ምን አንጀት ቢከፋም ጭንቅ ያተረፈ መለየት ይከብዳል አብሮ ካሳለፈ መለየት ይከብዳል አብሮ ካሳለፈ መራቅ ያሳሳው ለብቻ መልመዶ ከአንጀት የወደደ መች ይቆርጣል ሆዱ ከአንጀት የወደደ መች ይቆርጣል ሆዱ ፍቅሬን ችላ ብለሽ ጣላ አርገሽ መውደዴን ስታስከፊ ርቀሽ ቅርብ ይለው ሆዴ አይወጣኝም ክፉ ትስብት ነው ትፎ ፍቅሬን ችላ ብለሽ ጣላ አርገሽ መውደዴን አስከፊ ርቀሽ ቅርብ ይለው